ጀበና ይሰማል።
ሰላም ጤና ይስጥልን ቤተሰቤት ጤና ይስጥልን።
አለን።
ጉማ አርጊና
እሑድ ማታ ማለት ነው አንድ ሺ والله بالله عليك- عليك أنا بمشي العسل أبوي.
እሺ ትላንትና ማለት ነው።
ብያለሁ። ማለቃ ሲረዳ ትናንት እሑድ ማታ እሺ ቤተሰቤት ልክን ትነግረኛለህ አባቴ?
አዎ፣ በዚህ ነው በዚህ ነው ዜሮ ዘጠኝ والله انا ربع شلعتك ولا والله ما في مجي والله من جيبي አስራ አራት አስራ አራት ربع شلعتك ولا ياي ከኋላ ድምፅ አለና እሱ ድምፅ እየረበሽን ስለሆነ አ?
شلعت معي قال ترى ድምፅ አለ قال ከኋላክና ያን ወራ ፈሪ ነገዳ ፈሪ ነገዳ ነገዳ ነገዳ ተው ዜሮ ዘጠኝ አስር አስራ አራት
አስር አስራ አራት ስልሳ ሰባት ዜሮ ሶስት
አሁን ለብት ሰባ ነው ሲማን በራብ መሰራይ ነው ለአተ ሁሉ ነው ሁለና
ስንት ብር ነው?
አንድ ሺ
አንድ ሺህ ነው አይደለ?
አዎ
እሺ አሁን ለሳንቲሞች አሳውቅልሃለሁ። እነሱ አ?
እንዲያስገቡልህ ነግራቸዋለሁ።
እሺ ለሳንቲሞች አሳውቅልሃለሁ።
አይደል?
እሺ ስለ ደወልክ እናመሰግናለን።
አመስግናለሁ